ጤና ይስጥልኝ አሊባባ።
ስለ መኪና ልጠይቅ ነበር።
ድምፆት አባክዎት አይሰማም።
ስለ መኪና information ልጠይቅ ነበረ።
እሺ ምን ነበር?
ኤሌክትሪክ መኪና በብድር ምናምን የሚል አይቼ ነው። ይሄን ነው የምትፈልጊው?
ኤሌክትሪክ መኪና
በብድር ምናምን የሚል ማስታወቂያ አይቼ ነው። እ?
ምን አይነት መኪና ነው ኤሌክትሪክ የፈለጉት?
ዲ- ቢዋይዲ ቢዋይዲ አ፣ ሁለት ከስድስት ነው።
ሁለት ከስድስት አዎ ባንክ ስምንት መቶ ሺህ ይወጣሉታል።
ባንክ- ባንክ ስምንት መቶ ሺህ ነው የሚያወርደው።
አዎ ስምንት መቶ ሺህ
እኮ ተወደዳ።
አዎ ስምንት መቶ ሺህ ሀያ ስድስት ነው። ስምንት መቶ ሺህ ይወጣሉታል።